Hello
ተቋረጠ።
አዎ ይቅርታ በጣም እስቲ የ driver ኡን ስልክ ይንገሩኝ።
ልነግርሽ ነው። እሺ እሺ።
ዜሮ ዘጠኝ እሺ
አስራ አንድ አስራ አንድ ሰላሳ ዘጠኝ እሺ አርባ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አዎ፣ ስለዚህ ከእናንተ አሁን ጋር ነው የተሰጠኝ።
አሁን እሺ አሁን እ፣ እኔ የምለው ም።
ስንት ሰዓት ላይ ነው እርስዎ መረከብ የሚችሉት?
እኔ እስኪ ስድስት ሰዓት ነበር የምፈልገው ለዛሬ። ቢያንስ በቃ በተቻለ አቅም ሰው ሳይመጣ የሆነ ነገር ባደርግ ነው የሚሻለው። ማለት እንጃ በጣም ነው የሚደብረው።
አዎ፣ ወይ አልገዛ ነገር already ብዙ ኪሎ ነው ያዘዝኩት። እኛ የተሻለ አይደለ አዎ፣ አስራ አምስት ኪሎ ያየሁት ታዘዘ ነው። እኔ ይቅርታ እና ቢቻል በጊዜ ቢደርስ ብዬ ነው የማስበው። እስከ ስድስት ሰዓት ቀደም ያልኩት እሱን ነው።
እሺ ሁለት ደቂቃ ይታገሱኛል። በ- ላጣራና exact እነግሮታለሁ ሰዓቱንም ያለውን ነገር ካልሆነ ብሩን እንመልስልዎታለን።
በቃ እሺ
እሺ እሺ